ሄሎ ጤና ይስጥልኝ።
እሺ ሰላም።
እንደምስስ በረዳ ወርቃም ባብራምቹ
አዎ
እሺ፣ ከአሪፍ ፔ ነው እየደወልኩ ያለሁት። ሰላም እባላለሁ። ይቅርታ ስሙት መኖር
ሀና
እሺ ሀና፣ ለረጅም ጊዜ ትራንዛክሽን ፖዝ ማሽኑ ላይ ስላላየን ያጋጠመው ችግር ካለ ለመጠየቅ ነበር።
መልሰናል እኮ
ፖዝ ማሽኑ
አዎ ተመልሷል።
ተወስዷል። እሺ፣ አዎ እሺ፣ እሺ።
አመሰግናል። መልካም